ሰላም ሰላም ጤና ይስጥልኝ ቤት ቤት ከራ ነኝ እባክዎን ልርዳዎ?
hello ስ- አለም ሰላም አብሮ ስትለ እንትን ነበረ
እሺ የሆነ- የሆነ game ተጫውቼ ነበረ እሺ ከዛ ብሩን ወደ account ላይ ላስተላልፍ ስል እዛው ቀረ processing ምናምን ብሎኝ
processing አለብን። እሺ የቤት ቤት ቁጥር የደወልክበት ነው?
አይደለም ልንገሪሽ ዜሮ ዘጠኝ እሺ አስ- አስራ አምስት
ወደ ንግድ ባንክ ነው ያደረገው አባቴ በቻፓ አ ይኸውልህ ትላንትና የነበሩ ግብይቶች ወደ ንግድ ባንክ ማለት ነው እንዳለ እንትን ስላሉ ነው ስለተያዙ ነው እና በቻፓ በኩል ነው እዚህ የ system ችግር ስለገጠሙ ገጥሟቸው ስለነበረ ነው ከ CBE ጋር እና የተስተካከለ ነው። እሺ ሁሉም ይገባሉ ብለው እ፣ አሁን እንትን ሰጥተውናል፣ ማስታወቂያ ሰጥተውናል። ለዛ ይገባል። እሺ ትንሽ ጠብቀው አባቴ።
thank እሺ እኛም እናመሰግናለን። እሺ መልካም ቀን።